ከሚሰሩበት ማለት አለው።
hello ሰላም ጤና ይስጥልን። ችብችብ
order አድርጌ ነበረ ትላንትና የሚደርስ በሰላሳ አልደወላችሁልንም እስካሁን።
እስኪ ስልክ ቁጥር ይንገሩ።
ያ ስልክ ቁጥሮትን ይንገሩ።
አስራ ሁለት እሺ ዘጠና ዘጠኝ ዘጠና ዘጠኝ ሀምሳ አራት ሰማንያ ስድስት
የእሸቱ በሚለው እሸቱ አርጋው። አዎ ምንድን ነበረ እንትኑ ሽንኩርት ነው።
ሽንኩርት በ group ነው። የእኔ አስር ኪሎ ነው። እ, አዎ።
ሌሎችም አዘዋል። አዎ።
አጠቃላይ አዎ፣ ዛሬ አልወጣሉትም። ለነገ ላስገባሉት፣ ነገ መቀበል ይችላሉ።
ነገ አዎ okay። ዛሬ አይደርስም።
ዛሬ አይደርስም። አዎ
በቃ እሺ፣ ለነገ አድርጊልኝ።
እሺ፣ መልካም ቀን። ለነገ አስገባሉታለሁ።
እሺ እሺ፣ እናመሰግናለን።
እሺ